ዘእምይልክያስ ምዕራፍ አርባዕቱ ወናሁ ይመጽእ መዋዕል ይብዬ እግዚአብሔር እንዘ ይነድድ ከመ እሳት። በዚያ ወራት እነሆ እግዚአብሔር እንደሚነድ እሳት ሆኖ ይመጣል። ወያውዕዮሙ ለኵሎሙ አሕዛብ ወለኵሎሙ ግብርተ ዓመፃ ከመ ሐሰር አሕዛብን ሁሉ ዓመፅን የሚሰሩ ሰዎችንም ሁሉ እንደ ገለባ ያጠፋቸው ዘንድ። ወታውዕዮሙ ዕለት እንተ ትመጽእ ይብዬ እግዚአብሔር ዘኵሎ ይመልክ። ሁሉን የሚገዛ እግዚአብሔር የምትመጣ ዕለተ ፄባዌ ታጠፋቸዋለች አለ። ወኢይተርፍ ሥርወሙ አባትነታቸው ወኢአጽቆሙ ልጆቻቸው አይቀሩም። ወይሰርቅ ለክሙ ለእለ ትፈርሁ ስምየ ፀሐየ ጽድቅ ስሜን ለምትወዱ ለትሩፋን ዘሩባቤል ይወለድላችኋል። ኦሪት ትሰራላችኋለች ወሕይወት ውስተ ክነቢሁ ከነቢያት ከካህናት ትምህርት ትንቢት ይገኛል። አንድም ወይሰርቅ ለክሙ ፀሐየ ጽድቅ ክርስቶስ ይወለድላችኋል፣ መንፈስ ቅዱስ ከእሱ ይገኛል። አንድም ከሐዋርያት ልጅነት ይገኛል፣ አንድም ወንጌል ይገኛል። ወተወፅኡ ከፋርስ ወደ ኢየሩሳሌም ትወጣላችሁ ወታንፈር እጹ ከመጣዕዋ ዘተፈትሐ እማእሰሩ ከማሰሪያው እንደተፈታ እንቦሳ ትዘላላችሁ ማለት ደስ ይላችኋል። አንድም ከሲኦል ወደ ገነት ትወጣላችሁ፣ ከማሰሪያው እንደተፈታ እንቦሳ ደስ ይላችኋል። ወትከይድዎሙ ለኃጥኣን በባቢሎን ሰዎች ትሰለጥኑባቸዋላችሁ። አንድም በአጋንንት ትሰለጥኑባቸዋላችሁ። ወይከውኑ ከመ ሐመድ በታሕተ እገሪክሙ በዕለት እንተ ባቲ ይገብር አነ ይቤ እግዚአብሔር ዘኵሎ ይመልክ። ሁሉን የሚገዛ እግዚአብሔር እኔ ሚጠትን በማደርግባት ቀን ከእግራችሁ በታች እንደ ትቢያ ይሆናሉ። አንድም ትንሣኤን በማደርግበት ቀን አጋንንት እንደ አመድ ይሆናሉ ማለት ይዋረዳሉ። ወናሁ አነ እፌኑ ለክሙ ኤለያስሃ ቴስብያውየ ዘእንበለ ትብጻሕ ዕለተ እግዚአብሔር አባይ እንተ ታስተርኢ። እነሆ እኔ የምትገለጥ ዕለተ ዕለት እነሆ እኔ የምትገለጥ ዕለተ ምጽአት ሳትደርስ የቴስብያን ሰው ኤልያስን እሰድላችኋለሁ። ቴስብያዊ ባለው ቴዝቤጣዊ ይላል። ወይመይጥ ልበ አበው ሀበ ውሉድ የለ አብርሃምን ሃይማኖት ወደ ውሉድ ይመልሳል። ወልበ ብእሲ ሀበ ቢጹ የውሉድን ሃይማኖት ወደ ትሩፋን ይመልሳል። አንድም እነሆ ዮሐንስን እሰድላችኋለሁ የምትገለጥ ዕለተ ስቅለት ሳትደርስ የሐዋርያትን አእምሮ ወደ ምዕመናን ይመልሳል፣ የምዕመናንን አእምሮ ወደ ጻድቃን ይመልሳል። አመ መጻይሁ ወቀሰብክዋ ለምድር መጥቼ ይህችን ምድር ባሳለፏት ጊዜ ተዘከሩ ሕገ ሙሴ ገብርየ ዛዘዝክዎ በኮሬብ ስርዓተ በኮሬብ ያዘዝሁትን የሙሴን ስርዓት አስቡ። ስርዓተ ስርዓተ አምስቱን መቶ ሰባ ወነበቦ ወኩነኔ ለኩሉ እስራኤል ለእስራኤል የሰራሁትን አሰርቱ ቃላትን አስቡ። አንድም ስርዓተ ዘጠኙ ወኩነኔ የታምልክን አስቡ። አንድም ኦሪትን ወንጌልን አስቡ። ተዘከሩ ተዘከሮም ባለው አማህፀኖሙ ይላል። አደራችሁን ይዛችሁ ተገኙ። አንድም አደራ አደራችሁን ይዛችሁ ተገኙ። ተፈጸመ ዘአሰርቱ ወክልኤቱ ደቂቀ ነቢያት ጸሎቶሙ ወበረከቶሙ ያሃሉ ምስሌነ ወስብሃት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አሜን በእውነት ያለ ሐሰት